በሙስሊም ምክር ቤት ረዴት ነኝ።
ሄሎ
አቤት ሰላም ነው?
አሉ ምን ሰላም አለ ሰላም እሺ።
እ እሺ ምን ነበር ያገባው?
አይ ብር ልኬ ነው ወደ ቴሌር ትራንስፈር አድርጌ አልገባም። አራተኛ ቀን እሺ አሳውቀውን ነበር አሳውቀህን ነበር ከዚህ በፊት አራ ከአንድም አራት አምስት በቃ ትንሽ ታገሰን እሺ። ሲስተም እየተስተካከለ ነው ይገባል አልሽ ወንድሜ። ትንሽ ታገሰን ኧረ እባክሽ እ እየተስተካከለ ነው።
እና ስበዱ ግን system ኡ ነው ምናምን ታላችሁ
አይ አይደለም እ
ልክ ነው። እሱም ግን እ የ system ችግር ነው። እሺ አሁን
እኮ እና አራተኛ ቀን እኮ ነው
የአንተ ብቻ አይደለም አባ ብዙ ሰዎች ችግር ነው።
እ በትዕግስት ጠብቀን ያው customer አለ እስከ ነገ ድረስ ይስተካከላል። እሺ
እኮ ምን ዛሬ ይገባል ነው አይገባም?
አዎ ዛሬ እስከ ነገ ድረስ ይገባላቸዋል።
በሳምንቱ
ያው አንዳንዴ እንደዚህ አይነት ነገር ያጋጥማል አይደል?
እ
ሌላ hello እስከ ነገ ድረስ ይገባልሃል።
እሺ።
በቃ በቃ።